hello ሀሴት ነኝ።
ሀሴት order assign እንድታረጊልኝ ነው። ተቃራኒ የሆነ ሆኖብኝ ነው።
እሺ ንገረኝ ሁለቱንም።
እሺ ዘጠና ሰማንያ ሰባት
ዘጠና ሰማንያ ሰባት እና ሌላ ወይ ሌላ በቃ የተቃራኒን አሁን assign ያደረግሽኝ ነው። የዲቦናሪስ ወደ አትላሱ የእሱ ነው ተቃራኒ ስለሆነ ሀብታም ማን ነው?
ይሽ ገደ እዚህ ከሜራ ዮናስ ይሄ ከሚራ ሴት ነው።
እዚህ ዴሽ ገዳ ጫካ ቡና ጋር
እሺ አውጥቼዋለሁ።
ለቡራ ላኪለት። ኧረ አሳይን አድርጊልኝ።
ወጣ ወጣ ወጣ ወጣ በቃ ጠብቀው። ወይኔ ፈጣሪ የሩቁ የሩቁን እንጂ ከያዘ